ሄሎ ሄሎ፣ አቤት።
ፍሬዎት ነኝ ከ Best Bet።
Okay እንትን ይሄ under approval ኡን ምን እሱ ግራ ገብቶኝ እኮ ነው።
አንድ withdrawal ጠይቃ ነበር ሶስት ሺህ ብር አዎ እሱ check አረኩትና ጋ- እሱ እኮ ገብቶልሃል በ- በሳንቲም አዎ ቤ አዎ አዎ አዎ እሱ እንዴት withdrawal ሆኖ ነበር? እሱን አይቼዋለሁ። አዎ እሱም ገባል። ከዛ ደ- አዎ።
ከዛ ደግሞ deposit ያረካውም ነበረ ሶስት ሺህ ብር ዲ- ነበር አዎ እሱም ገብቷል።
እሱ አዎ አይ ደርሰዋል። እነሱ አሁን ጠቅላላ ገብተዋል።
ሁሉም አጋጣሚ ገብቷል በሌላ አይደለም?
ቁጥር ነበር። አዎ ለዛ ነው እንጂ እኛ ጋር voucher የሚጠይቅ የለም። በሰጠኸኝ ቁጥር አሁን በሰጠኸኝ በዚህ አዎ የለም። ለዛ ነው ቮቸር እን- አይ under approval እሱ ግራ ስለገባኝ እኮ ነው።
ብዙ ጊዜ ከአንድ ሺህ ብር ምናምን በላይ ሲሆን voucher ከሶስት መቶ አዎ።
መሰለኝ እንደውም ይጠይቃል።
አዎ ምክንያቱም እ, ሱቅ ሄዳችሁ ነው መውጣት ያለባችሁት ኦኬ በቮቸር ከሆነ፣ ካልሆነ ደግሞ አዎ ወደ እንደ deposit አስገብታችሁ እም፣ ማውጣት አትችሉም። እዛው ነው መጫወት የምትችሉት።
ኦኬ ለዛ እንድናረጋግጥ confirmation ይጠይቃል እና እኛ ጋር contact አር- አርጋችሁ ነው የምናስተካክልላችሁ።
Okay እኮ screenshot አድርጌ ልላከው under approval ያሉኝ አዎ እስቲ ላቀው።
voucher ላይ አሁን አሁን አዎ currently ልክ የለም ብዬ እኮ ነው።
አሁን ሳይሆን ነው የአምስት ነበር ባለፈው እንዲሁ ዝም ብዬ ተከታታይ ስጫወተው
እሺ እንትን ቮች ላክልኝ። ልየው ቀኑን እሺ ታስታውሳለህ?
አዎ አለ ያው ቀኑ አለ ስላለ አሁን እዚሁ ማየት እችላለሁ ብዬ ነው። አንተ account ላይ ነኝ። መቼ ነው ቀኑ? ሳምንት ይሆነዋል።
በአምስት
አንዴ November ጠብቀኝ።
አምስት
አምስት ዊስትሮ እም፣ ነው ዲፖዚት?
ያው ቮቸር ዊዝድሮ ነው
ስንት ብር ነው?
ሁለት ሺህ ስድስት ሀምሳ
Okay በአምስት ግን ያለ እንትን አዎ Okay አንዴ ቆይ Okay፣ አዎ። አዎ፣ በአምስት withdraw withdraw የለህም።
እዚህ ጋር አለ ኦኬ በአምስት የለህም። ሌላ account አለ እንዴ?
balanced ነው እሱ እሱ balanced ነው አስር ሺህ ብር በመንዴ ዲሴምበር አስራ አንድ
ዲሴምበር አስራ አንድ እሺ። ይሄኛውም history የለውም። withdrawal history በ December አስራ አንድ የለህም።
እሺ ቆይ፣ እዛ ላይ ልላክልሽ እንትን አንስቼ ስክሪንሾቱ ልላክልሽ እሺ ላክልኝ።